That's easy remote ተግባ ኮምፒውተር
ትኬት ፈልጌ ነበር።
ይቻላል። ከየት ወዴት ነው የፈለጉት? ለመቼ ነው?
ከአዲስ አበባ ጎንደር ከአዲስ አበባ ወደ ጎንደር። ለመቼ ነው የፈለጉት?
ለማክሰኞ
ለፊታችን ማክሰኞ ከአዲስ አበባ ወደ ጎንደር።
እ እ ለፊታችን ለፊታችን ማክሰኞ ከአዲስ አበባ ወደ ጎንደር። ትክክለኛ እ ነሽ።
እ አንድ ጊዜ መሄጃ ብቻ ነው ወይስ መመለሻ የፈለጋችሁ?
አይ መሄጃ ብቻ እና ህጻን ልጅ የሶስት አመት ህጻን ልጅ አለ የስንት ዓመት?
የሶስት የሶስት ዓመት። እሺ። ከአዲስ አበባ ወደ ጎንደር ለአንድ አዋቂና ለአንድ ህፃን ልጅ አይደል? የፊታችን አ ማክሰኞ።
አ
እሺ። ጠዋት ላይ ነው ከሰዓት ላይ ነው የሚፈልጉት እርስዎ?
እም፣ ሁለተኛ በረራ ስንት ሰዓት ነው?
እሺ ሁለተኛው በረራ ሁለት ሰዓት ላይ ነው የሚነሳው። ሁለት ሰዓት ላይ ከአዲስ አበባ ይነሳል። ጎንደር ሶስት ሰዓት ከሀያ ይደርሳል።
እሺ እ፣ ከዛ ቀጥሎ አራት ሰዓት የሚነሳ በረራ አለ። ጎንደር ስድስት ሰዓት ከአስር የሚደርስ አራት ከሀምሳ ተነስቶ ከአዲስ አበባ check-in ከበረራው ከአንድ ሰዓት በፊት ያ ማለት ሶስት ሰዓት ከሀምሳ ላይ check-in ይጀምራል። የትኛው የመለት
እም፣ ስድስት ሰዓት በረራ
አይ ነው በረራ ስድስት ሰዓት ላይ የለም ያለው ሁለት ሰዓት ከዛ አራት ሰዓት ከሀምሳ ከዛ ስምንት ሰዓት ከሀምሳ ነው።
እም፣ ስምንት ሰዓት ይሆንልኝ እና ሂሳቡን ንገረኝ።
እሺ አንድ ይጠብቁኝ።
አዎ እሺ አንድ ጊዜ ይጠብቁኝ እያየሁ ነው።
እሺ
አሁን ላይ ያለን ዋጋ ዘጠኝ ሺ አንድ መቶ ስልሳ አራት ብር ይሆናል።
ዘጠኝ ሺህ ዘጠኝ ሺ አንድ መቶ ስልሳ አራት ብር ለአንድ አዋቂ እና ለአንድ ህፃን ልጅ
እሺ ሊያዝሎት።
አይ እም፣ እሺ ቆይ እስኪ ልምከርና እደውላለሁ።
እሺ ይደውልልን፣ እንጠብቃለን።
እሺ እሺ ስለደወልን አመሰግናለን።